wayna maqaalii jiree bilaa maal jiraree bilaa
አቤት ጤነስጥልኝ በክርስትና ልርዳው። አቤት ምን ልርዳው?
ማን ይበልሽ?
ማለት ሊደርስ ብዬ
ሚሴጃችሁን አንድ አንድ ጊዜ ገባችሁ እ?
ሚሴጁን አንድ አንድ ጊዜ ገባኝ
ይህንን message ነው የገባለት
እ?
message ምን አሉ ሰማሁት።
አንድ አንዳችሁ ገባችሁ ጊዜ
መጠየቅ የፈለግኩት ነው።
እ?
ምንድን ነው ያልነው?
አ፣ ምክንያቱ ምን ማለት ነው? በል የመጥፋት እንትን ነው ወይስ የቴሌ ነው?
ቴሌ ቴሌ ቢል
አዎ እሺ፣ ኦሮምኛ ይችላሉ?
አዎ
እሺ፣ ከቴሌ ቢል ይበራባ ነው።
የሚሴጂ ሴና ለኮርሰ ከና እኮ ማለት ሴና ከንዲ ኢባማ ቴሌ ቢል ከንጀደም